ጤና ይስጥልኝ። ቴስ የበረራ መረጃ ማዕከል ባኩት ምን ልርዳዎት?
Hello ጤና ይስጥልኝ። ticket price ለማወቅ ፈልጌ ነበር።
እሺ ከየት ወዴት ነው የምትፈልጉት?
ከአዲስ to China Guangzhou።
ከአዲስ Guangzhou።
አዎ እሺ አንድ ደቂቃ ጠብቁ ልይሎት።
አዎ አዎ please
ለመቼ ነው የፈለጉት ደንበኛች?
Hello ከሀያ እስከ ሶስት ከሀያ by እስከ twenty ሶስት።
up to አዎ August three
እሺ አንድ ደቂቃ ልይሎት።
Alright
ከ July twenty ያሉኝ አዎ
እስከ መች መመለሻ?
August three
ለስንት ሰው ነው የፈለጉት? አንድ ሰው ሁለት
ሁለት ሁለቱም adult ናቸው።
አዎ
አንድ ደቂቃ ይቅርታ፣ አንድ ጊዜ August ስንት ያሉኝ? August three ነው መመለሻ?
አዎ three እሺ እሺ። ይግ- ይቅርታ ሻን ሲስተም ኦኬ ሳስቸገረ ነው።
ኦኬ ኦኬ ኢቲ ነው የምታይልኝ አይደል?
አዎ በእርሶ በመረጡት ነው የምንሄደው፣ ችግር የለውም።
ኦኬ ሁለቱን ብታይልኝ ደስ ይለኛል።
እሺ እሺ በ ET ን የፈለጉት አይደል?
አዎ ET እና ኤምሬትስ ነበር ማወቅ የፈለኩት።
ET ና Emirates። እሺ በእርሶ በመረጡት ቀን ዝቅተኛ ዋጋ ያለው የ ET 240